መረጃዎች ለመመዝገብ ነበርና link ኡን እምቢ አለኝ አልሰራልኝ።
ምን ላይ መመዝገብ ፈልገው ነው?
YouTube ላይ ያየሁትን ቪዲዮ ላይ link ኡን ተጭናችሁ ተመዝገቡ የሚለው ነበር። link ኡ አልከፍት አለኝ። እኔ ለስራ ነው? የስራ ማስታወቂያ አይተው ነው?
አዎ
እሺ፣ ስሞት ማን ልበል?
ሮዛ ሰይድ
እሺ፣ ስልክ ቁጥሮት?
እሺ፣ ዜሮ ዘጠኝ ሀምሳ አንድ እሺ፣ ሀምሳ አንድ ሀምሳ አንድ ድጋሜ?
አዎ ድጋሜ እሺ፣ አስራ ስድስት አስራ አምስት
የት አካባቢ ነው አድራሻዎት?
እኔ የአዲስ አበባ አባዶ የካ አባዶ
እሺ፣ እ፣ በምንድን ነው graduate ያደረጉት?
እኔ በስታቲስቲክስ ነው graduate ያደረኩት።
እሺ፣ የስራ ልምድ አለሽ?
በሴልስ ሰርቻለሁ ብዙ አመት። እ፣ ስንት ወረቀት ላይ ዓመት?
ግን ልምድ የለኝም። እ፣ ወደ አስር አመት አለኝ።
እሺ፣ እሺ፣ እናመሰግናለን፣ እንደውላለን።
እሺ፣ አመሰግናለሁ።
እሺ